ጤና ይስጥልን። ቢጫ ኢትዮጵያ በሳሎን ነኝ። እባክዎ ምን ልርዳው?
ጤና ይስጥልን። ተቋረጠ። አሁን አውርቼው ነበር።
እሺ ደንበኛችን አገኝ
እ እ
ምን አሉኝ?
ተቋርጦ ነው ማሽኑ አራጋ
አዎ እኮ መዝግቤ ልዎታለሁኝ የጋዙ ርዕስ ነበረ አልገኝ
ስልኩ የተመዘገበበትን ልንገሮት አዎ ይንገሩኝ።
በአንድ
መስመር ላይ ያሉ ደንበኛችን አለው
እሺ ዜሮ ዘጠኝ
አርባ አንድ
ዜሮ ዘጠኝ አርባ አንድ
ሰላሳ ሰባት
እሺ
አምስት
እሺ፣ መስመር ላይ ጠብቁኝ። ይሄ ማለት የቢጃይ ደንበኛ ሲ-
እ
የቢጃይ ቁጥር ነው። ይሄ የቢጃይ ደንበኛ ሲሆኑ የመዘገቡበት ስልክ ቁጥር ነው።
አ
እሺ፣ ደንበኛችን በዚህ ስልክ ማግኘት አልቻልኩ። ምናልባት
ተዘገኘን በሱ
በዚህኛው አላገኘው። ምናልባት ሌላ ቁጥር ካለ
ሌላ ቁጥር እስቲ ቆይ ሌላ ቁጥር ደግሞ አለ ልሞክረው